હજી ambulance ለዳውት ሄሎ ጤና ይስጥልኝ ተድላ አምቡላንስ አገልግሎት ምን ልታዘዝ? ምን ልርዳዎት? ሰማንያ አምስት ሀምሳ ስምንት የጥሪ አገልግሎት ነው። ኢመርጀንሲ ነው አንዴ ወይስ ስማሽ ኢመርጀንሲ? ሄሎ ጤና ይስጥልኝ ጠብታ አምቡላንስ አገልግሎት ምን ልታዘዝ? ምን ልርዳዎት? ሄሎ ሄሎ ደምጣችሁ
እንደሱ እያወራሽ እስኪ- እስኪ አንቺ ጸጥ በይ፣ አንቺ ጸጥ በይ። እሺ፣ አሁን እሺ፣ ቀጥል። አሁን እሺ፣
አይሰማ ምንም ነገር ጌታ አንቺ ፈሪ ወይ? ለምን- እሷን ጸጥ በይ። ዘፈን ስልሽ ማርያም፣ ጌታ አይሰማ ምንም ነገር ቆይ፣ ለምን አላሰማሽም? አውሪ አንቺ፣ አውሪ፣ አውሪ። አሁን እሺ፣ አንቺ አውሪ።
ምን ላውራ ነው? ምን ላውራ? በዚህ ግን በጣም
ሰማ- እሺ፣ እሺ፣ እሺ።
ምን